hello ጤና ይስጥልኝ። ቃልኪዳን ነኝ ከ Best Bet ምን ልርዳው?
ብር ልኬ ነበር አልገባልኝ።
የመቼ ነው? በስልክ ቁጥር ነው?
አይደለም እሺ ዜሮ ንገሪኝ።
ዘጠኝ አስራ አንድ ስንት አሉኝ?
ዜሮ ዘጠኝ አስራ አንድ እሺ
ሀያ ዘጠኝ ሰላሳ ሰባት እሺ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት ስንት ብር ነው?
ሁለት ሺህ እሺ እንዲህ መስመር ላይ ጠብቁኝ። እሺ ወደ ዜሮ ዘጠኝ አስራ አንድ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት ነው የሚልኩት።
አዎ አዎ
እሺ አንዴ እሺ አሁን ገብቶሎታል። check ያድርጉት።
አይ።
እሺ መልካም ምሽት።